ፍቅር ለሸጋ ሰው አይኔ ባብሶት ለተመለሰ የእኔ መውደድ ለሰንካታው በድንገት ፍቅር ልቤን ለረታው ቤቱን ያሰራ የመንገድ መውደድ ገባ ካንጀቴ እያለ ጎርደድ ፍቅር ከጸና ከጀማመረኝ ሌላም አልልህ ደርሰ ቅበረኝ ኦሆ አይኔ ድንገት ሳያስብ አደረከው እንደልብ እሳት ነው ወይ የሚያቃጥል በፈገግታ የምትጥል እሳት ነው ወይ የሚያቃጥል በፈገግታ የምትጥል አንተ ልጅ ጠጋ ጠጋ ጠጋ ጠጋ ደማሙም ሸጋ በል ጠጋ ጠጋ ና በል እናውጋ ሌቱ እስኪነጋ በል ጠጋ ጠጋ አንተ ልጅ ጠጋ ጠጋ ጠጋ ጠጋ ደማሙም ሸጋ በል ጠጋ ጠጋ ና በል እናውጋ ሌቱ እስኪነጋ በል ጠጋ ጠጋ የኔ ፍቅር ለሸጋ ሰው አይኔ ደባብሶት ለተመለሰው የኔ መውደድ ለዘንካታው በድንገት ፍቅር ልቤን ለረታው በጎዳናው ላይ ያየሁት ሸጋ ያስጨንቀኛል ሌቱ እስኪነጋ እንደው መውደዴ በሸጋ ከርሞ ልቤን ወሰደው በቀን አዝለሞ ኦሆይ አይኔ ድንገት ሳያስብ አደረከው እንደ ልብ እሳት ነው ወይ የሚያቃጥል በፈገግታ የምትጥል እሳት ነው ወይ የሚያቃጥል በፈገግታ የምትጥል አንተ ልጅ ጠጋ ጠጋ ጠጋ ጠጋ ደማሙም ሸጋ በል ጠጋ ጠጋ ና በል እናውጋ ሌቱ እስኪነጋ በል ጠጋ ጠጋ አንተ ልጅ ጠጋ ጠጋ ደማሙም ሸጋ በል ጠጋ ጠጋ ና በል እናውጋ ሌቱ እስኪነጋ በል ጠጋ ጠጋ የኔ ፍቅር ለሸጋ ሰው አይኔ ደባብሶት ለተመለሰ የኔ መውደድ ለሰንካታው በድንገት ፍቅር ልቤን ለረታው ቤቱን ያሰራ የመንገድ መውደድ ገባ ካንጀቴ እያለ ጎርደድ ፍቅር ከጸና ከጀማመረኝ ሌላም አልልህ ደርሰ ቅበረኝ ኦሆ አይኔ ድንገት ሳያስብ አደረከው እንደ ልብ እሳት ነው ወይ የሚያቃጥል በፈገግታ የምትጥል እሳት ነው ወይ የሚያቃጥል በፈገግታ የምትጥል